ጤና ይስጥልን ቤስት ቤቲ ነኝ የምልደው አራት መቶ ብር ውድድር አድርጌ ነበር አሁን መቼ አሁን በዚህ ስልክ አዎ እሺ አንዴ ጠብቂኝ እሺ ማለት
እሺ አራት መቶ ብር አራት መቶ ብር ወደ ቴሌብር account ሰባን አራት ሰባ ሶስት ሰላሳ ሶስት ሰላሳ ሁለት አዎ confirm አድርጌልሃለሁ ገብቶልሃል check አድርገው እሺ ስለደወልን እናመሰግናለን መልካም ቀን
እሺ